ምን ልጫወት አባቴ ምን ልጫወት?
እንትን መኪናው ፈልጌ ነበረ።
እሺ ምን አይነት መኪና?
high roof ባንክ ስምንት መቶ ሺህ ያለበት ነው። ስንት ነው? cash ስንት ነው የምንፈልገው?
ምን አሉኝ አባ- እ እ ምን አሉኝ? አላ አልሰማሁትም፣ ይቅርታ።
ባንክ ስምንት መቶ ሺህ ያለበት የሚለው ነው።
ምንድን ነው መቶ ሺህ ምን መኪና?
ስምንት መቶ ሺህ ባንክ ያለበት high roof ስምንት መቶ ሺህ ሀ- ስምንት መቶ ሺህ ነዋ፣ high roof ነዋ ሁለት ሺህ አስራ አራት አ ሁለት ሺህ አስራ ስድስት ነው።
አዎ አለን፣ አስራ ስድስትም አለን።
እሺ cash ስንት ነው የምፈልገው?
ሀያ ሰባት
ሁለት ሺህ ሰባት መቶ አዎ ሁለት ሚሊዮን ሰባት መቶ ሺህ አዎ፣ ድርድር ይኖረናል በአካል ሲመጡ።
የት ነው የምገኘው? አደራ ፓስተር አደባባይ ፊት ለፊት
አ ሞተር ሞተር ምናምን ስንት ነው?
አዎ፣ አሪፍ ላይ ነው አባት፣
አ
አሪፍ ላይ ነው።
እሺ እመጣለሁ።
እሺ ከአንድ ሳምንት ካልተሸጠ እመጣለሁ።
እሺ፣ ደውሉልን ሲመጡ።